ለው ጤና ይስጥልን በእንግዲህ
ሰላም ጤና
አብሮ ይስጥልን።
እንትን የዩቲዩብ ትምህርት ኦንላይን አለ የሚል ነገር አይቼ ነበር።
አ አላ
እሺ መጋቢት አስራ ስድስት ይጀምራል ይላል እና registration እንዴት ነው?
አዎ መጋቢት አስራ ስድስት ይጀምራል። አዎ ምዝገባ አላቸው።
አለ አዎ ልመዝግበውት
ምንድን ነው requirement?
class አችን አጠቃላይ credit hour ኡ ሀያ credit hour ነው ያለን። በሳምንት ሶስት class አለው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሀያ credit hour ኦች አስራ አምስት ሺህ ብር ናቸው። እስከ መጋቢት አስራ ስድስት ከተመዘገቡ ግን አስራ ሁለት ሺህ አምስት መቶ ብር ነው።
confirm እናድርግና ደውል።
እሺ እሺ፣ ስለ ደወል እናመሰግናለን። መልካም ቀን